ሄሎ ጤና ይስጥልኝ ቤት ቤት
ሰላም ይሰማል?
ሄሎ
አይሰማም?
ይሰማል አቤት አባት
ሳንት ለማንሰራት እኮ አልገባም እስካሁን።
ምንድን ነው ፔንዲንግ ሆኖብህ ነው በሳንፌ ሞክረህ
አይ ገንዘብ ነው ያሳለፍኩት ወደ አካውንት ከ- ከቤት ቤት ነው ወይስ አ፣ ከቤት ቤት ወዴት
እ፣ ወደ account ወደ ቴሌብር
አይ withdraw ነው ያልኩት።
እኮ ወዴት ወደ ንግድ ባንክ ነው ወይስ ወደ ቴሌብር አዎ ንግድ ባንክ ነው።
ነው አዎ እሺ መቼ ነው
እ፣ ማታ ነው።
ማታ ትናንት አዎ
እሺ አንድ ጊዜ